ሄሎ ሄሎ ከኮምፒውተር ጋር የሚገናኘው ነው ያለን። እሺ ማየ እ እ ከኮምፒውተር ጋር የሚገናኘው ነው ማሽን ያለን።
የሚገናኝ አይደል?
አዎ ከኮምፒውተር ጋር የሚገናኝ ነው እንጂ manual ኡ የለንም። ይሄ
እሺ። አይ እኔም የፈለኩት እሱን ነው።
እሺ እሺ ማየ እሺ። ንግድ ፍቃድ፣ ንግድ ምዝገባ፣ ቲን እና ቫት ሁለት ሁለት copy document ኦች ይዘሽ ትመጫለሽ። original ኦቹን ይዘሽ ከመጣሽ እዚህ ኮፒ ማድረግ ትችያለሽ። ንግድ ፍቃድ፣ እሺ ንግድ ምዝገባ፣ ቲን እና ቫት እና መታወቂያሽን። ተወካይ ከሆንሽ ደግሞ ህጋዊ ውክልናሽ እና መታወቂያሽን እና document ኦች እና ንግድ ፍቃድ ንግድ ፍቃድ ንግድ ፍቃድ፣ ንግድ ምዝገባ፣ ቲን እና ቫት ሰርተፊኬት እና መታወቂያሽ እና ውክልና ካለሽ ህጋዊ ውክልናሽ
እሺ እና transfer ነው የምታደርጊልን። cash አንቀበልም፣ ቼክም አንቀበልም። እሺ
ኦኬ። ትራንስፈር ነው።
አ አ
እሺ እሺ አመሰግናለሁ።
እሺ